ጤና ይስጥልኝ በሽታ ቤት መቼ ነው የምንሄደው?
እንትን ነበር account ያ password እምቢ አለኝና ተደጋጋሚ።
እሺ
አሁን በዚህ ስልክ አይደለም። አሁን ስልክ ትነግሪና ሂሳቤ እዛ ያለ ብር ልትነግሪ ፈልጌ ነበር።
ያለህን ብር ነው?
አዎ ያለኝ ብር። ቆይ ልነግርሽ ስልክ ይሄ በሌላ ስልክ ነው የምደውልልሻለሁ።
እሺ ንገረኝ።
ዜሮ ዘጠኝ ሀያ ሰባት እሺ
ሰባ ስድስት ስልሳ አምስት ስልሳ አምስት ሰማንያ ስድስት
ሁለት መቶ ሶስት ብር
ገና እሺ እሺ እሺ እሺ መልካም